ኮምፒውተር ልርዳዎች?
ለሰኞ ነገ አራት ሰዓት አገኛለሁ።
ከየት ወዴት?
ከኮምቦልቻ አዲስ አበባ።
እሺ ልሂድሎት። ለአንድ ሰው ነው?
አዎ።
ለመች ነበር ያሉኝ ቀኑ?
ሰኞ ሰኞ አሁን የፊታችን ሰኞ?
አዎ።
እሺ እሺ ሰኞ አለ ከደሴ ኮምቦልቻ አዲስ አበባ አምስት በረራዎች አሉ። ዋጋ አራት ሺ ሶስት መቶ አራት ሺ አራት መቶ ስምንት ብር ተመሳሳይ ነው ሙሉ ቀን ከጠዋት በረራ ውጭ።
ምንም
አዎ economy class
ጨመረ እዛ ነው።
ምን አለኝ?
ጨመረ እዛ ደግሞ።
አዎ ዋጋ ይቀያየራል። አሁን ላይ ያለው price ይሄ ነው።
okay ላኪ
እሺ የስንት ሰዓቱን? ስድስት ሰዓት፣ ዘጠኝ ሰዓት፣ አስር ሰዓት?
ላላ አራት ሰዓት
አራት ሰዓቱ ይጨምራል። አራት ሰዓቱ አራት መቶ ሰባት ብር ነው።
አራት መቶ አራት መቶ
አራት ሺ ሰባት መቶ ሰባት ብር ነው የሚሆነው የአራት ሰዓቱ።
እሺ ያ ከዛስ ቀጥሎ ስድስት ሰዓት ከሩብ ነው ያለው አራት ሺ አራት መቶ ስምንት ብር።
እሺ ስለዚህ የስድስት ከሩብ አ ከደሴ ኮምቦልቻ አዲስ አበባ ለሰኞ ስድስት ከሩብ አ
እሺ
ንግድ ባንክ
እሺ የመንገደኛ ስም ይንገሩኝ።
መሐመድ ሰይድ
መሐመድ ማ
ሰይድ ኢብራሂም
መሐመድ ሰኢድ ኢብራሂም።
አ
እሺ እያወሩኝ ያለው ስልክ ቴሌግራም አለው።
አ እሺ እዛ ላይ የመክፈያ አማራጮቹን እና የገንዘቡን መጠን አንድ ላይ አድርጌ እልክልዎታለሁ። ከፍለው የከፈሉበትን screenshot ኡን መልሰው እዛ ላይ ላኩልኝ። እሺ ሌላ መረዳዎት አለ? እሺ ከበረራው አንድ ሰዓት ተኩል ወደፊት ቀድሞ airport ይገኙ ለ check-in። እሺ መልካም ቀን።